hello hello
ሰላም አይሰማም?
አብሬ መልሼ ደወልኩ እንትን በ mobile banking ብከፍል ችግር አለ? የግድ ደረሰኝ መኖር አለበት?
አይ screenshot አድርገህ በ mobile banking የከፈልክበትን አዎ ቴሌግራም ላይ ትልክልናለህ።
እ፣ እሺ እሺ በአይቲ ዜሮ ዘጠኝ ሰላሳ ሰባት ነው የሚለው።
ሰባ አምስት ተመዝግበሃል? ስምህን አይ ገና እንትን ለማለት ነው ገና እንትን ለማለት ለመመዝገብ ለመክፈል ብዬ ነበር።
አ፣ የምትከፍል ከሆነ መዘግባለሁ እዚሁ ላይ
አሁን በአሁን እና account ልልክልህ እችላለሁ።
አይ ቆይ ወይ ወደ ኋላ አካባቢ እደውላለሁ። በእርግጥ እንትን አይቷል እዛው website እንትን link ኡ ላይ አለ አ፣ ስ- ስልክ account number አለ።
ምናምን አለ።
አለው ስለ- እዛው ስለዚህ ቁጥር- በሞባይል
ቁጥር አለ እዛው ላይ screenshot አድርገህ ላክልን።
በቃ እሺ፣ ችግር እሺ።